ምን ላይ ናት?
ሰላም ነው። ሄሎ ሄሎ ሰማሽ?
ሰላም ነው።
ሰላም እንዴት ነህ?
እግዚአብሔር ይመስገን። ከኢንስታግራም ላይ ማስታወቂያዎችን ምናምን አይቼ ነበር የደወልኩትኝ እሺ
እና apply ለማድረግ ፈልጌ ነበር።
apply ለማድረግ ነው።
አዎ፣ እሺ የት ሀገር ነው የፈለግከው?
ወደ ኦስትሪያ
እሺ ኦስትሪያ ለማስተርስ ወይስ bachelors program?
አይ ለ bachelor
ያው ለ bachelor ለኦስትሪያ አሁን ያለን ለ October intake ነው የሚያስፈልግ ከዘጠኝ እስከ አስራ ሁለት ትራንስክሪፕት የትዌልቭ ናሽናል ኤግዛም ሪዛልት ሌላ ደግሞ ሁለት recommendation letter እና English proficiency እነዚህ ናቸው የሚያስፈልጉ። እነዚህን document ኦች ይዘህ መጥተህ ቢሮ register ማድረግ ትችላለህ።